ሰላም ጤና ትምህርት ቤት ሄሎ
ቪዲዮ ላኩልኝ ብዬ ነበር። በቴ- በ text አላካችልኝ።
እሺ ማን ነው ስም ቴሌግራም ላይ ኧረ በስመ አብ።
ግን ለማንኛውም እሺ ቁጥር- ቆይ ቁጥር ተሳስተ ነበረ መጨረሻውን ስንት ነው ያልከው አርባ አራት አርባ አራት አይደለም እየ እየ- hello እያልኩህ ነው የዘጋው እንጂ አርባ ሰባት ነው አርባ አራት እያልከኝ ነበር አንተ ቁጥር ተሳስተሃል
እሺ ቆይ ወደ እናንተ ልክ መላክ አትችልም እናንተ ወደ አካውንቴ
ምኑን እ፣ ወደ Chrome account እኛ ማስተዳደር አንችልም ይቅርታ ይሄን ማድረግ አንችልም አንተ ነህ የምታደርገው እኛ ያው እንዴት እንደምታደርግ ነው እኛ step ኡን የምንነግርህ
እሺ ቆይ ቴሌግራም ላይ ሀይል በላቸው አዎ hi እኮ በላይም ብዬ ነበረ እኮ የላከው ግን ምንድን ነው አንተ ቁጥሩን በትክክል አልያዝከውም እየነገርኩህ እሺ ዜሮ- ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት አዎ አርባ አራት አይደለም መጨረሻው አርባ ሰባት ነው እሺ እሺ እንደዛ አድርገው